ማዘጋጃ አይደለም መናኸሪያ ነው ያለኝ። ሌላ
hello hello ኤፍሬም፣ ወይ የት ነበር ያልከኝ? ማዘጋጃ አይደለም
ማዘጋ ጠቅላላ ልጆች አሁን እኔ shop አብዛኛው አሁን እየሰራ ያለው ሙሉ እንደዛ እያለ ነው እየሰራልኝ shop?
አይደለም። አዎ
እኮ እኔ ጋ ደግሞ የሚያሳየኝ እየሰራ እንደሆነ ነው። እሺ ምንድን ነው የሚላቸው? እስቲ ቆይ login ሲሉ
ያው አጥፍቼ እኔ እየከፈትኩኝ ነው፣ ግን እንደ እንትን log- login ሳደርግ ነው ጭራሽ አይገባም። እንደዚህ የዞር ክብ እያሳየ በቃ ምንም እኮ connection፣ እስኪ WiFi ም check አድርገዋል።
ነው። ዋይፋይ እየሰራልኝ ነው። አ- አንድ shop ብቻ አይደለም እኮ የሁሉም ነው።
የሁሉም ነው። ልጆች እንዳለ እየደውል እየሰራ አይደለም እያሉኝ ነው እኔ ጋር የሚሰሩት።
እስቲ እሺ አንዱን እስኪ እኔ ዲስክ ላክልን። እሺ እንየው።
እሺ እሺ መልካም ቀን